ነው።
hello ሰላም ነው? ሰላም ነው?
hello ሰላም።
የምንደውልልሽ ከወዳጅ ከ manufacturing ኤዲሲና ነው።
እሺ
በ junior accountant እዚህ ድርጅታችን ጋር ክፍት ቦታ ስላለ ዛሬ ከሰዓት ስምንት ሰዓት ወይም ነገ ጠዋት ሰዓት ፈተና ስላለ ነው።
ድምፅህ አይሰማም፣ ይቅርታ። okay
የምንደውልልሽ ከወዳጅ ከ manufacturing ቴስታ ነው።
እሺ
ዛሬ ስምንት ሰዓት ወይም ነገ ጠዋት ሁለት ሰዓት ላይ ፈተና አለሽ ማለት ነው። መፈተን ትችያለሽ።
የት ነው አካባቢያችሁ?
ለቡን መብራት ላይ ከአርሴማ ቤተክርስቲያን ፊት ለፊት
ምን አልከኝ?
ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
እሺ እሺ።
መች ትመጪያለሽ? መች ነው የሚመችሽ? ዛሬ ወይስ ነገ?
ነገ
ነገ ሁለት ሰዓት ጠዋት።
አ እሺ እሺ።